hello ጤና ይስጥልን Best Bet
እንትን ቤቱን ከፍቼ አልመጣልኝ አለ ታውቃለህ። ስለዚህ ላይ ለመቀመር ፈልጌ
ምን ያልመጣለህ?
አዎ ምኑ ምኑ ነው ያልመጣለህ?
እንዳለ ምስሉ ሊመጣልኝ አልቻለም።
okay እሺ።
የጨዋታዎቹ ማለት ነው።
በክሮም ነው የምትጠቀመው?
አዎ
እሺ። Best Bet dot bet pre match በሚለው ነው የገባኸው? pre አዎ።
match አዎ እ pre match pre match በሚለው ግባ። እሺ።
P
አ pre match PR በሚለው ማለት ነው። Best Bet dot bet ብለህ pre match በሚለው እሺ።
እሺ እሺ